ጤና ይስጥልኝ በፊቱ
አበል ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን ትቷሉ።
አምላክ ይመስገን አሜን
አለን አለን አለን እግዚአብሔር ይመስገን። መልክታችሁ
እ
ምን ረዳሁት?
እ አንተ የዶግ ቲዩብ የጌሻ ተማሪ ነኝ።
እሺ
እንትን ታሪኬን ለማካፈል ብዬ ነው።
የአንድ ሳይፈስ መጽሐፍ ፈልገው ነው እ እ
ይቻላል። የግል ታሪኮትን ሊያካፍል የሚፈልግ ነው።
አዎ የግል ታሪኬን እዛም ተማሪ ነኝ፣ የጌሻ ተማሪ
እሺ እዛም ቪዲዮ ምናምንም ያስኩት አለኝና
የእርሱን ስም አድረስ የኔ ቀሲስ እስጢፋኖስ hello ስቴፋኖስ ሄደ እ እ ስልክ ቁጥሮትን ሊያዝ ዜሮ ዘጠኝ
አስራ ሶስት አስራ ሶስት ሰባ ሰባት እሺ
ሰማንያ እሺ
ሰማንያ አምስት
አድራሻው የት ነው?
አቃቂ ቃሊቲ አዲስ አበባ አዲስ አበባ።
የጌሻ ተማሪ ነኝ።
እሺ ችግር የለም።
አቤት አቤት እሺ እንደውላለን። መዝግቤዎታለሁ። ወረፋው ሲደርስ ይደወልዎታል።
እሺ።
ሰላም ዋሉ። መልካም ምሽት።